ጤና ይስጥልን ቤተሰብ ለዴት ነው የሚደርገው።
ሰላም ጤና ይስጥልኝ።
ሰላም።
ትናንት ማታ የተጫወትኩ አሁን ደውዬ ነበርና እሺ
ዊዝድሮ ላለ ከዛ ዊዝድሮ ነክቼ ከዛ ቦቸር ነካው አጋጣሚ ሳፋ መጣ እሺ።
ያለ ፔንዲንግ አለኝና እንዴት ነው መመለስ የምችለው ለመጫወት?
አካውንት ሂስትሪ ውስጥ ስትገባ
አ voucher history የምትላለች
አ ከዛ voucher history ቀኑን አስገብተህ search ስትለው ኮድ ያሳያል voucher code ብሎ
okay account history ላይ አዎ አ እሺ ከዛ ኮዱን ያሳይና ኮዱን ኮፒ አድርገ deposit ጋር ትሄድና voucher ን መርጠ deposit አድርገ deposit አዎ።
ማል- እ፣ የወሰድካትን ኮድ ታስገባና deposit አዎ።
ስትለው ይመለስልሃል።
አዎ፣ እሷን ነክቼ ግን እምቢ አለኝ። ፋ አላገኘሃት ኮድ ምናምን ሲ ይለኛል። እንደዛ ሞክሬው ነበር።
የቤት ቤት ቁጥር አሁን የደወልክበት ነው።
አ አ
ዛሬ ነው
ትናንት ማታ
ሄሎ
ወይዬ።
አራት መቶ ብር ነው አ አ
እ፣ እዚህ ጋር ያሰገኛል። ግን እ፣ አንተ እንስ- በ- የሰባት አድርገ ሪሎድ ካደረግከው ይመጣልሃል
ምን አልሽኝ?
ይመጣልሃል እስኪ አስራ አንድ ምናምን የምትለዋ ናት?
እ አይደለም አ አይደለም ሌላ ነው
እሷን እኮ ቮቸር ቮቸር አካውንት ኮድ ሂስትሪ ላይ የምትላለች አካውንት ሂስትሪ ላይ የሚሄደው አዎ ወይ ደግሞ ቴሌግራም ላይ አ።
hi ብለህ ላክልኝና ላሳየ step እንዴት እንደምታገኘው እሺ አይ እሺ